ሳሪስ ነው እንጂ ወይ ሳሪስ ነው ወይ እንትን ነው ነበረ Hello hello፣ አቤት እ አቤት ሰላም እፀ አቤት።
ከችፕችፕ ነበር የምደውልዎት።
እሺ ይቅርታ፣ ነገ የሚወጣ product ነበሩት።
አዎ፣ ምን ነበረ?
ሽንኩርትና ካሮት መሰለኝ አይደል?
እ፣ እሺ ሽንኩርቱ አጠቃላይ የ group ኡ ሰላሳ ኪሎ ነው።
አዎ፣ ሰላሳ አዎ።
እ፣ ካሮቱስ
ካሮቱን እንኳን አላስታውሰውም ካላየሁት።
ሰላሳ ስድስት ኪሎ።
ኦኬ ኦኬ፣ ካየሁት አውቀዋለሁ እሺ እ፣ ነገ ነው የሚመጡት?
እ ሄዶት ድልበት ሄደ።
ሄዶ እሺ እሺ፣ እ፣ ድራይቨር ሲደውል ያንሱላቸው።
እሺ እሺ መልካም እሺ አሜን።